in English,
ሰላም ነው።
እግዚአብሔር ይመስገን።
በዚህ ስልክ ልከፍት ነበር እምቢ አለኝ። ምንድን ነው
ምንድን ነው የሚሉት?
error ምናምን ነው የሚለኝ።
refresh ያርጉና ከእንደ አዲስ ይሞክሩት። የኔትወርክ ችግር ሲኖር ነው እንደዛ የሚሆነው።
ነው አይደለ? እንግዲህ የመክፈት ችግር የለበትም። አ?
የለም ይከፍታል። ሰዎች እየከፈቱ ነው አሁንም።
እሺ እሺ።